ሌላው ቪዛ ትኬት ለመግዛት ፈልጌ ነበር።
እሺ ከየት ወዴት?
ከአዲስ አበባ ወደ ዱባይ።
እሺ ለመቼ ነው የፈለጉት?
ታህሳስ አስራ ስምንት
እሺ ደርሶ መልስ ነው አይደል?
አዎ እሺ ታህሳስ አስራ ሰባት መሄጃ መመለሻ መች ላድርግሎት?
አዎ እ መመለሻ መች ይሁን?
በቃ በሰላሳ ሄሎ አቤት እያየሁሎት ነው።
ታህሳስ ሰላሳ እሺ እያየሁሎት ነው።
ዲግሬ ራገዴት ኤሮቱ ይተ ራገዴዲት አዲሌ ወልማንዴ በሳውዲ- በሳውዲ አረቢያ ኤርላይንስ አለ።
ዳረት ዘሙን መ በሳውዲ ኤርላይንስ አቤት አለው። በሳውዲ ኤርላይንስ ፍላይት ስልሳ አንድ ሺህ ሁለት መቶ ዘጠና አራት ብር ነው።
እረዳ ደርሶ መልስ ገስያ ያውረዳ
ደርሶ መልስ
ስላለ ነው ያሉበት ቦታ ወይ ወራት ማለት የሚችሉት ሆነ አላ በይረ ደውልለታለሁ በቃ ትንሽ
አላሚት በይን ማት ጉድ ሰዱት